ሄደሽ የምትሰለፍ ጉባኤ ቢሮ ደህና ነሽ?
እግዚአብሔር እንዴት ይመስገን።
ነሽ? ምህረት አለሁልሽ።
እዛ መታ ነው እንዴ?
ምህረት እዚህ ናታ።
ምን አለ?
ላገናኝሽ።
አይ ደህና ነሽ ወይ ወይንሸት ትልሻለች። በደህንነቷ ምህረቴ- ለመጠየቅ እንደሆነ ይገባታል። እሷ።
ምህረትዬ ደህና ነሽ ወይ? እንደምን ብላሽ አስበኝሻል።
ምን አለች?
ሳቀች።
ለምን ትስቃለች? እኔ ሰላምታ ነው።
በኬሩብ ሆኖ ነው ሰላምታው በኬሩብ ሰላም ሲሆን እንደሱ ነው እኔ ሰላም የምለው ሰው። በእናንተ ጋር ከሆነች ወተት ካላት ታምጣ።
እሺ።
ለሁለት ሰው ሁለት ሰው መሰለኝ። እኔ እሺ ለማለት ወይ አስ- እንትን አለ እንዴ?
ምን አይ ቆይ ተፈራ ተፈራ ተፈራ ከሁለት ሰው ሶስት ሰው አካባቢ በል ተቸገሪልን። ምህረት ይርቦኛል ደግሞ ቢያት እሺ ጠኔ ቢጥለኝ ማንሳት ይከብድሻል ቢያት እምበይ።
እ?